hello ጤና ይስጥልን ቤተሰቤት ሰላም ነው።
ሰላም
አይ እንትን ብር withdrawal አድርጌ ነበርና እሺ።
account አሁን አልገባልኝም account ኡ ላይ ሰው ከዛኛው ግን ተቆርጧል።
okay ስንት ብር ነበረ?
ሶስት ሺህ እሺ በዚህ በደወልክበት ቁጥር ነው?
አይደለም ዜሮ ዘጠኝ አስራ ዘጠኝ እሺ ዘጠና ሶስት ሰላሳ አራት ዘጠና አምስት ዘጠና ስንት መጨረሻው?
ዘጠና አምስት ዘጠና አምስት አዎ
ዛሬ ነው አይደል?
አሁን ነው አዎ።
እሺ ሞገስ አትለው አይደል?
አዎ አዎ እሺ processing ላይ ሆኗል ይገባላል። እሺ ትንሽ ጠብቅ።
ነው እሺ። አይ ምናልባት ሌላ ላይ ልኬው እንዳይሆን ብዬ አይ ልክ ነህ። ወደ ንግድ ባንክ ሞገስ አትለው በሚባል account ነው የላከው።
እሺ thank you እሺ መልካም ምሽት።